ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የሚታየን ገደል ሲዘረዘር ተማርኩ የሚለው ክፍል በሀገር ውስጥም ሆነ በሀገር ቤት በሬሆይ በሬሆይ ሁኔታ ውስጥ መገኘቱና በተክለ ሰውነትም መያዙ ግልጽ ሆኖ ያለ ነው። ይህ ሁኔታ ረጋ ላለ ውይይትና ምርምር አመቺ ዕድልን አይሰጥም። ስሜትና ጮርቃ ድምዳሜ ይነግስና ገንቢኒስና ማሳሰቢያ ራሱ በክብረ ነክ ደረጃ የሚወገዝ ይሆናል። የሚፈራ ካለ ጫጫታው አፍን ያዘጋል ብንልም ስህተት አይሆንም። በቅድሚያ ወያኔን ያዳከመውና ወደ ቀውስ የከተተው የህዝብ ትግል ነው። ይህ ደም የተገበረለት መራራ ትግል የአንድ ወይም የሁለት ሰው ወይም ቡድን ትግል ውጤት ተደርጎ መወሰዱ የመጀመሪያ ስህተት ይሆናል። ይህ የታሪክ ብረዛ ያውም የሞቱትና ዋጋ የከፈሉት ሞተው ሳያልቁ የህዝብን ድል ለግለሰቦች በመስጠት ሂደቱን ለህዝብ ሚናና ድምፅ ቅሚያ አዘጋጀው። ተገኘ የተባለውን ለውጥ ምክንያቱና አምጪው የህዝብ ድል መሆኑ እስከታመነ ድረስ የህዝብ ትግልና ፍላጎት ደግሞ የወያኔን አገዛዝ ለማስወገድ እንጂ እድሳት ጥገና አድርጎ በአዳዲስ ሹሞች ስር ለማስቀጠል አለመሆኑ ሊካድ የሚችል አይደለም። ኢህአዴግን አጠናክሬ አስቀጥላለሁ፣ የሽግግር ሂደት አይታሰብ የሚባለውና የግለሰብ ተክለሰውነትና አምባገነን ዝንባሌ የሚሰምንበት ጊዜ እንዲመጣ ከሰዎቹ ውጪ ማንም አልፈለገም። ሁሉን አቀፍ ሽግግር ሂደት ተባለ እንጂ ግለሰብ አሸጋጋሪ ይሁንልን በሚል ህዝብ አልተሰዋም። የኢትዮጵያን ውስብስብ ችግሮች በጋራ በተከነ ውይይት የሚመለከታቸው ኃይሎችን የሀገር ሽማግሌዎች ሁሉ መፍትሄ መሻትና ወደ ዴሞክራሲያዊ ሽግግርና መንግስትን ማምራት ይገባል እንጂ የታገልነውን ጭራቅ ነፍስ ዘርተውበት በአዲስ ጭንብል ይቀጥል ዘንድ የፈለገ ኃይል ወይም የህዝብ ወገን የለም። የሹሙ መዘዝ ገደሉ የህዝብን ፍላጎትና ጥያቄ በእኔ አውቅላችኋለሁ ረግጦ የራሱን የስልጣን መሰረት ለመጣል መነሳቱ ነው። የሽግግር ሂደት አይኖርም ሲል የሚያጨበጭቡ ምሁራን ጭራሽ የተደናገሩና በአድርባይነት የኢትዮጵያን ጥቅም አሳልፈው የሰጡ ብቻ ናቸው። ቀውስ የተፋፋመበት ወያኔ በኃይለ ማርያም ደሳለኝ ጊዜ የእስረኛ መፍታት የማዕከላዊ መዝጋት ወዘተ እርምጃዎችን ያበሰረ መሆኑን አልዘነጋንም። አዲሱ ሹም ለፕሮፓጋንዳ ያህል ጥቂት እስረኞችን ፈትቶ እነሆ ብዙ ሺዎች አንዳቸውም ያልተፈቱ የኢሃፓ እስረኞችን ጭምር እንደታገቱ አሉ። ለወያኔ ወንጀለኞች አመቺ የምህረት አዋጅ በፍጥነት ሲታወጅ ጸረ ሕዝብ የሆኑትን አዋጆች ማንሳቱ ላይ ግን የኤሊን ጉዞ ይዘዋል። ኢትዮጵያዊነትና የኢትዮጵያ አንድነት ተገቢ ቦታቸውን እየያዙ ሲመጡ ይህን የሚቀለብሱ አንድነትን የሚጻረሩ ታሪካቸው ጸረ አማራ፣ ጸረ ኢትዮጵያነት የሆኑትን ቡድኖችና መሪዎች ማቀፍ፣ መሾም፣ ማክበር፣ ማስቀደም ከስራው ላይ እየዋለ ነው። አማራና ክርስቲያንን በሚንጫ ያለን ባለጌ የክብር እንግዳ ብሎ መርዙን እንዲረጅ መፍቀዱ ለውጥ ተብሎ ሊመሰገድ ይቅርና አስፈሪና አሰቃቂ መባሉ ነው ተገቢው። የትግራይ ካርታ የተሰረቁ የጎንደር ወሎ መሬቶችን እንዲጠቀልሉ ያደረጉና የግንጸላ ጸረ አማራ መርሃ ግብርን ያረቀቁትን ሳይቀሩ ወደ ወያኔ ጠረጴዛ ተጋብዘው የመጪው ሴራ ተካፋይ ሆነዋል። አዲስ አበባ ላይ የተቃጣው የነዋሪውን መብት የሚገፍ እርምጃ ሌላ ምሳሌ ነው። የአንድነት ኃይሎች የሚገለሉበት የሚዳከሙበት ሁኔታ እየተመቻቸ እንዳለም ኢህአፓ ራሱ ምስክር ነው። በእርግጥም ያለው ሂደት አማካሪዎች አሜሪካኖች፣ ገንዘብ ሰጪዎች አረቦች በመሆናቸው ህዝብን በግራ ቀኝም ሊያደናግሩና ውል ሊያሰቱት የሚችሉበትን ዕድል አግኝተዋል። አቅል አሳጥተውናል ብንል ማጋነን አይሆንም። በሐሰት አጉል ተስፋን እሽሩሩ ባዮች አድርገውናል። አገራችን ለአደጋ ስትጋለጥና መብታችን በጠራራ ፀሐይ ሲነጠቅ ምላሻችን ማጨብጨብ መሆኑንም በምጸት ታዝበናል። ምን ነካን ቢያሰኝ አያስገርምም። ገደሉ ብዙ ነው። የአዲሶቹ ሹሞች አመጣጥ ራሱ ገደላ ገደል ነው። ብዙዎች እንዲነሳ ባይፈልጉም ህዝብ ያልመረጣቸው ያው ኢህአዴጎች ተሹመውብናል። ሹም የምንላቸውም ለዚህ ነው። የኛ አይደሉም። በባዕድና በወያኔው መዋቅር የተሾሙብን የተሰየሙብን በመሆናቸው ነው። በህዝብ ፍላጎት መሰረት ስልጣን ለህዝብ ሊያስረክቡ ቀርቶ በእኛው ምርጫ ከፈለጋችሁ ተሳተፉ፣ አለበለዚያ ግን ሁሉን አቀፍ የሚባል የሽግግር ሂደትም ሆነ የዚህ ውጤት መለያ የሚሆን የሽግግር መንግስት አይቋቋምም ብለውናል። በድፍረትና ህዝብ ንቀት ኢትዮጵያ ኢትዮጵያ የሚሉትም ማራኪ ንግግርና መደለያ እንጂ በተግባር በተጨባጭ የሚወስዱት እርምጃ ግን አገራችንን ለግንጠላና እርስ በርስ ፍጅት እያመቻቸ ያለ ነው። የወያኔን ዘረኝነትና የበላይነት በሌላ የበላይነትና ዘረኝነት ለመተካት ህዝብ ምንም ፍላጎት የለውም። በኢትዮጵያ በሞላ እየተካሄደ ያለው አሰቃቂ ግድያና የጭካኔ አሳፋሪ ትርኢት የወያኔ ህገ መንግስት ተብዬ እኛ ህገ ወያኔ የምንለው ውጤት ነው። ከፋፋይ ክልሎች፣ በዘፈቀደ የተደረጉ የድንበር ውሳኔዎች፣ በአጠቃላይ ህዝብን እርስ በርስ ግጭት ለመወጠር የተደረገው ሴራ፣ በወያኔ ቀስቃሽነት የተጫሩ ጦርነቶች፣ በተለይም አማራውን ለማጥፋት የተካሄደው ጥቃት ሶማሌና ኦሮሞዎችን፣ ጌዲዮና ኦሮሞን፣ ገሬና ቦረናዎችን በሻካ ሻሸመኔ ቤኒሻንጉል አካባቢ እየታየ ያለው አሳፋሪ ክስተት ሁሉ የወያኔ ህገ መንግስት ተብዬ ፖለቲካ ውጤት ነው። የወያኔ ጸረ ህዝብ ህጎች ይሻሩ ይወገዱ አለ እንጂ ህዝብ የወያኔን ህገ መንግስትና መዋቅር የሚያስከበር ሂደት ይምጣልን ሲል ደሙን አላፈሰሰም። ሌላ ገደል በህዝብና በአገዛዙ መሃል። ወያኔ ዛሬም በስልጣን ላይ እንዳለ ምንም ጥርጥር የለውም። ተዳክመዋል። እሰየው። ግን የቆሰለው አውሬ አልተጨረሰም። ወያኔዎች አሁንም ከፍርድ በመቅረብ ፈንታ ይሾማሉ። ተባረሩ የተባሉት አሁንም የወር ደሞዛቸውን መውሰድ ብቻ ሳይሆን ወደ መስሪያ ቢሮአቸውም ይገባሉ። ለፍርድ መቅረብ ያለባቸው ወንጀለኞች ሽፈራው ሽጉጤ፣ ሬድዋን ሁሴን ወዘተ ተሾሙ እንጂ ታስረው ለፍርድ አልቀረቡም። እቴጌ ሙስና በዝርፊያ ቦታ ተሹማለች። ወያኔዎች ፈርተው መቀሌ መሸጉ የሚል የሐሰት ዜና ለህዝብ ሲሰራጭ ወያኔዎች እንዲያውም ያለውን ሁኔታ ሊቀለብሱ መቻላቸውን ሹሞቹ ራሳቸው እያመኑ ናቸው። ወደ ህዝብ ፊታቸውን አዙረው ከግርግር ውጭ የረባ የህዝብን ድጋፍ ለማግኘት ከመጣር ፈንታ አደጋ መጥቶብናል መልእክቶችን ወደማይሆኑ አቅጣጫዎች አዲሱ ሹም መላክን መርጦ ይገኛል። በሽግግር ሂደት ሁሉን አስተባብረን ለሀገራችን ችግሮች መፍትሄ እንፈልጋለን በማለትና ለዚህም በመዋደቅ ፈንታ የቡድንና የግለሰብ ስልጣን ለማጽደቅ የያዙት ጥረት ወደ ገደል እንጂ ትርጉም ወዳለው ለውጥ የሚወስድ ባለመሆኑ የከል መልበሻውና ከንፈር መጠጣው ጊዜ ሊመጣ ዳርዳር እያለ ነው። ይህን ገንቢ አቋም በመያዙና በተለይም የሀገራችንን ሉዓላዊነት እናስከብር ብሎ በመጽናቱ ኢህአፓን አገሉት አጥቁት በሚል የተወሰደው ውሳኔ ከትግላችን የሚያግደን ሳይሆን በቆራጥነት የሚያስቀጥለን ነው። አዲሱ ሹም ታሪክ በርዞ ሊያጠቃን የሞከረውንም ህዝብ ታሪክ አልረሳምና የሰማዕት ደም ላይ ሲቀለድ ዝም የሚል አይደለምና በአግባቡ እየታገልንና እያጋለጥነውም ነው። ሁሉን አቀፍ የህዝብን ፍላጎት የሚያሟላ ሂደትን አሽቀንጥሮ መጣልና የህዝብ አለኝታ ሆነው የባጁትን አገር ወዳድና ኢትዮጵያዊ ኃይሎችን ለማግለል የሚደረገው ጥረት ሌላው ሊማሊሞ ነው። ደጋግመን ወቀሳ ብቻ ሳይሆን ምን መደረግ አለበትንም አስረድተናል። ችግራችን በአራት ክፍል ሂሳብ ቀመር መፍትሄ የሚያገኝ አይደለም። ወንጀለኛና ነፍሰ ገዳዮችን ለመታደግ ፍቅር ፍቅር ብሎ ማፈሪያዎችን ማስጮህና ማዘፈንም ለኢትዮጵያ ፋይዳ የለውም። ያው የጎዳና አዙሪት ውስጥ ገብታችሁ ቀጥሉ ነው ዋናው መልእክቱ። ስር ነቀል ለውጥን ተቃውሞና የሌለውን ይዘት በመስጠት አስጠልቶ የጠላነውን አገዛዝ ማደሱና ማስቀጠሉ መፍትሄ አይደለም። ለሀገራችንና ለሕዝባችን ስንል የገበርነውን ደም ለሁለት ፊደሎች ሰጡ የሚለን ይህ ሹም ስለ ሽግግር ሂደት ያለው ግንዛቤ የተሳሳተ በመሆኑ የተሻለ ግንዛቤ ይይዝ ዘንድ ታሪክንም እንዳይበርዝ ሰማዕትንም እንዳይሰድብ ስንመክር ወራት አልፈዋል። ሹሞቹ ጆሮአቸው ጭብጨባና ሰቅጣጭ ውዳሴ ብቻ እንደሚሰማ በአሁኑ ጊዜ ደምድመናል። አውቆ የተኛን ቢጠሩት አይሰማም ሳንል በስድባቸው ሳንቀየም በሚወስዱት እርምጃ አዝነን ሳንርቅ ለሀገራችን የሚበጀውን በተደጋጋሚ በየመንገዱ ጠቁመናቸዋል። ያሉትንም ገደሎችና በዚያውም ሳሩ የደረቀና የተወለገ ያው የወያኔ ድርቅ መሆኑንም አሳስበናቸዋል። እስካሁን ጆሮ አልሰጡንም። ወያኔ ጆሮ እንዲሰጡን ሲያስገድዳቸው ግን ሰዓቱ ያለፈ መሆኑ አይቀርም። በሚመጣው ለቅሶና ሽንፈት ያው እንደምንገምተው ኃላፊ ሊያደርጉን የሚነሱ እንደሚኖሩ ብንጠብቅም ከወዲሁ ግዳጃችንን ተወጥተናል፣ አሳስበናል፣ አስጠንቅቀናል፣ ገደሉን እባካችሁ እዩት ብለናል። የሚያስጎመጅ ሳርም የለም፣ ዓይናችሁን ክፈቱም ብለናል። ከዚህ በላይ የሚጠበቅብን የለም። በቂ ኃይልና ጦር አለን ስለሚሉም የምንልክላቸው ጦር የለም። የላችሁም ብለው የዛሬ አስር ዓመት ያስወገድናቸውን ለመለስ እንስገድ ያሉ አንጃዎችን ሊያቅፉ ሲመርጡም ይሁንላችሁ ብለናቸዋል። የወያኔን ድልና ማንሰራራት ባንፈልግም ሊሆን የሚችልበትን ሁኔታም ጠቁመናቸዋል። ጆሮአቸው ላይ ተኝተው አልሰማም ካሉና በራሳቸው ተክለ ሰውነት ከሰከሩ ግን ማብረጃው የለንም። ሕዝባችን ነቅቶ አገሩን እንዲጠብቅ ኢትዮጵያን አሳልፎ ለጥፋት እንዳይሰጥ መምከራችንን ግን መቼም አናቋርጥም። ጸረ ወያኔ ትግላችን ይፋፋምና ይቀጥል። ኢትዮጵያ በዘረኞችና ገንጣዮች አትሸነፍም። ከገደሉ ለመራቅ በወያኔ ላለመቸነፍ አዲሱ ሹም ያለበት ሁኔታ በጣም አነጋጋሪ ሆኖ መገኘቱ በደጋፊዎቹ ጭምር እየተነሳ ያለ ጉዳይ ነው። ወያኔዎች በቁጥጥር አስገቡት። በየቦታው ሕዝብ ሲፈጅና ሲያልቅ ከባዕድ ሀገር የመጡ የጥላቻ ቃልቾች ሲቧርቁ የአዲሱ ሹም ምን ነው ድምፁ ጠፋ? ወያኔ ወደ የበላይነት ቦታው በለሆሳስ ተመለሰ? መሰል ጥያቄዎች እንዳሉ ሆነው መደረግ ያለበትን አሁንም ቢሆን ማመልከቱ በጎ ይመስለናል። በቅድሚያ ወያኔ ባጠመደብን ፈንጂዎች በየቦታው ሕዝብ በእርስ በርስ ግጭቶች እየደማና እየሞተም ነው፣ ያውም በአሰቃቂ ሁኔታ። ይህን ክስተት በእንጭጩ ለማስቆም የወያኔ ስርዓት ይወገድ የሚለውን የሕዝብ ድምፅ አልሰማ ብሎ አዲሱ ሹም ለቀውሱ የበኩሉን አስተዋጽኦ አድርጓል። ይህን ቀውስ ተገቢውን ቦታ ሰጥቶ ማድረግ ይገባ የነበረው ግጭቶች ባሉበት ሁሉ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን፣ የሲቪክ ማህበራት ተወካዮችን፣ የሚመለከታቸው ቡድን ድርጅት ተወካዮችን ወዘተ ሰብስቦ መፍትሄ መሻት ነበር። የራሳቸውን ሕግ ጥሰው ወታደር ለማሰማራት ወይም ወያኔ አገሪቱን ሲያምስ ዝም ብሎ ከማየት መወሰድ ያለበት የሰላም እርምጃ ለማንም ግልጽ ነው። በሁሉም መስክ ለአዋቂዎችም ሳይቀር መደስኮር ወዳጁ ሹም እንዴት ጭራሹን ጸጥ ይላል? ወጣም ወረደም ግን ዛሬ አብዩ ትኩረት የእርስ በርስ ግጭቶችን ማስቆም መሆኑ ግልጽ ነው። በዚህ መስክ አዲሶቹ የለንም፣ አላየንም፣ አልሰማንም ሲሉ መታዘብ ግን ቢቀርብን የሚመረጥ ነው። የመለስን ሙት ዓመት ማክበር ሳይሆን የወገኖቻችንን መገደል ለማስቆም ቅድሚያ መስጠቱን በተገባ ነበር። ቀደም ሲልም የዚህ አይነት ግጭቶች መከሰት ሊታይ ሊከሰት ይችል በነበረበት በሀገር ቆይቶ ጉዳዩን ሳይፈነዳ ማስቆም ሲገባ፣ መፍትሄ መፈለግ ሲገባ ሹሙ ኢሱ ኢሱ ማለትና ወደ አሜሪካ ተጉዞ በጭብጨባ መሞቅን ፈልጎ ሲባዝን መክረሙን ማንም ዛሬ ደግፎ የሚነሳ የለም። የሹሙ ኃላፊነት የሕዝብን ደህንነት መጠበቅና ለአብይ ችግሮች መፍትሄ ለመስጠት መዋደቅ ሲሆን ይህ አልተደረገም። አሁንም ምላሻቸው ጸጥታ ነው። የወያኔ የመበጥበጥ ተልዕኮ ተጧጡፎ እየቀጠለ ነው። የኃይሉ እርምጃ ይቅርና በሰላሙ መንገድ መፍትሄ በቅድሚያ ይፈለግ እንላለን። የወያኔ የብጥበጣ ስምሪት ባጭር ይቀጭ እንላለን። የፈሩት ይደርሳል፣ የጠሉት ይወርሳል እንደተባለው አይሁን። ባይሆን ያልነው እየሆነ ስጋታችንን ጨምሮብናል። ወያኔ ቁስሉን ልሶ እንዳያንሰራራ የሕዝብ ፍላጎት የሆነውን የሽግግር ሂደት በአስቸኳይ እንጀምር ብንል ሰሚ ጠፍቶና የግል ስልጣን ተፈልጎ የወያኔ ሕግ ሕገ መንግስታችን ተብሎ የወያኔውን ፍጡር ኢህአዴግን እናድስና እናስቀጥላለን ተብሎም ለወያኔ አመቺ ሁኔታ ተፈጥሮለት እነሆ የበላይነቱን ይዞ ሊያንሰራራ ተነስቷል። የፈራነው የድል መቀማት፣ የጸያፉ ስርዓት መቀጠል እውን ሊሆን ቀና ቀና ብሎብናል። ለመለስ ሙት ዓመት ተጎትቶ የተወሰደው አዲሱ ሹም ቁመናውም ሳይቀር ሽንፈትን አመላካች ሲሆን መሄድ የነበረበት ድሬዳዋ፣ ጅጅጋ፣ ጌዲዮ፣ ቴፒ ወዘተ ለመሆኑ ምንም ክርክርን የሚጠይቅ አይደለም። በበላበት ይጮሃልን ነው እያየን ያለነው። ለዘላቂ ጸረ ወያኔ መፍትሄው ደግሞ ሁሉን አቀፍ የሽግግር ሂደት ይጀመር ያልነው ሰሚ ባያጣና የአዲሱ ሹም ቡድንና አጫፋሪዎች የሽግግር ሂደት አያስፈልግም ብለው የገለማ ጫጫታቸውን ባያሰፍኑ ኖሮ ዛሬ በአስቸኳይ መጀመር ያለበት እንቅስቃሴ ሁሉን አቀፍ የሽግግር ውይይትን መጀመር ነበር። አሁንም ይህ መደረግ አለበት። ሁሉን የፖለቲካ እስረኛ መፍታትና ጸረ ሕዝብ አዋጆችን መሻር ከምንለው ጋር ጊዜ የለንም ወዘተ ምክንያቶች በደርግም በመለስም ሲባሉ የሰማናቸው ማደናቀፊያዎች ስለሆኑ ማንም ጆሮ የሚሰጣቸው አይደሉም። ለኢትዮጵያ ህልውናና አንድነት አሉታዊ ሚና ያላቸውን ወይም እንደ ድርጅት ሲቆጠሩ የአንድ እጅ ጣት የማይሞሉትን ጋብዞ ማንጫጫቱን ትቶ ሚዛንና ክብደት ያላቸውን ኢትዮጵያዊ ድርጅቶችን በሂደቱ ለማሳተፍ ጥረት ቢደረግ የተሻለ ይሆናል እንላለን። ይህ ግን አልተደረገም። አዲሱ ሹምና ቡድኑ በዙሪያው እየሰበሰቡ ያሉት የአሶሳ በደኖ ነፍሰ ገዳዮችን፣ የደርግ ሽብርተኞችን አማራና ክርስቲያንን በሜንጫ ባዮችን መሆኑ በይፋ ታይቷል። ወያኔ የመጣበትን የህዝብ ቁጣ ተኝቶ አያሳልፍም። ቢያደባም አልሞተም ላልነው ሁኔታውና ቀጣዩ ክስተት ምስጢር ስላልሆነ ከግርግሩ ጠርዝ ከጫጫታው ጎን ወገን ሳሩን ሳታይ ገደል እኮ አለ ብለን ለማሳሰብ ጥረና በጥብቅና በምሬት ያወገዙንና ለሹሙ የሰገዱና ያጨበጨቡ ጥቂት አልነበሩም። ቁጥራቸው ዛሬ በተጨባጭ ሁኔታ ቢቀንስም ጠፉ፣ ተነኑ ማለትም አንችልም። ሃይማኖትን መሰረት ያደረጉ ክፍሎች ሹሙን በዚህ ብቻ ደጋፊ ናቸው። የወንጀለኛውን ታምራት ላይኔና የኮሎኔል ጎሹን ጩኸት ያጤነዋል። ጸረ ሕዝብ አዋጆችን ለመሻር ሆነ ሁሉን የፖለቲካ እስረኞች ለመፍታት ሙስና ያቆሸሻቸውን ወያኔዎች ለማሰርና ገንዘባችንን ለማስመለስ ለመጣር የወያኔ ኢህአዴግን ስርዓት የሚነዱ ወሳኝ እርምጃዎችን ለመውሰድ ጊዜ ነበር፣ አልፏልም። የኛው ፓርላማ ተብዬ ተቋም ለወያኔ ወንጀለኞች ምህረት የሚያሰጥ ሕግ ሲያወጣ ይህን ሁሉ ያደርግ ዘንድ ያው መታዘዝና ማድረግ ይችል ነበር። ያልሆነው አዲሱ ሹምና ጓደኞቹ ለመሰረታዊ ለውጥ የመጡ ሳይሆኑ ስር ነቀል ለውጥ ትግል ሊያደናቅፉ የተመረጡ በመሆናቸው ያለውን ግፈኛ ስርዓት በተወሰነ ደረጃ ጠግነው ሊያስቀጥሉ የተነሱ በመሆናቸው ነው። ሹሞቹ ራሳቸው በተደጋጋሚ የነገሩን የተናገሩት በመሆኑ አልሰማ ያሉት ጆሮዎች ይወቀሱ እንጂ አላወቅንም ነበር ማለቱ የሚያዋጣ አይሆንም። የሽግግር ሂደትና የሽግግር መንግስት ምስረታ አማራጭ የላቸውም። የወያኔን አገዛዝ ከነቁስሉና ግፉ ልንቀጥል ፈላጊ እስካልሆን ድረስ ለዚህም ነው አዲሱ ሹም ዛሬ የተያዘውን መንገድና ምርጫ ትቶ በሕዝብ ፍላጎት መሰረት መንቀሳቀስ፣ መወሰን፣ ማበር፣ ማስተባበር ቢመርጥ የተሻለ ይሆንለታል የምንለው። ሹሙ በማያውቀው ታሪክ ሊዘልፈን ሲሞክር የተደመጠ በመሆኑ እሱም አጫፋሪዎቹም የተመክሮን ድምፅ ያዳምጣሉ የሚል ከባድ ግምት ባይኖረንም መባል ያለበትን አስመዝግበን መገኘቱ ታሪካዊ ብሔራዊ ግዳጃችን ነው። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ሕዝብ አዋጆች ይሻሩ፣ የሽግግር ሂደት ሁሉን አቀፍ በሆነ መንገድ ይጀመር፣ ኢትዮጵያዊነት የበላይነቱ ይጠበቅ። ከሁሉም በፊት ግን ወያኔ የጫረውን የደም መፋሰስ ለማስቆምና የጠባብ ጽንፈኞችን እንቅስቃሴ ለመግታት ትኩረት ሰጥቶ መንቀሳቀስ የግድ ይሆናል። ለአረመኔው መለስ ዜናዊ ሞት ራስን ከመድፋት የሚቀድም ግዳጅ ነው። ይህን ስንል አዲሱ ሹምና ጓደኞቹ የተኩራሩበት የበላይነት እየተነነ መሆኑን ስተንም አይደለም። ወያኔ ቀስ በቀስ ቁስሉ እያገገመ በገዋ ላይ ተንሳፎ ሲቧርቅ የከረመውን ሹም ወደሚፈልጉት አዘቅት ሊያወርዱት መድረሳቸውን ሁሉም ዜጋ ሊገነዘበውና የወያኔን የበላይነት ለማክሸፍ መነሳት ይገባዋል እንላለን። ወገንን በመጨፍጨፍ ግን የወያኔን እቅድ እናሟላለን እንጂ ፋይዳ አናገኝም። ጥላቻና ድፍረታችን ወያኔን በማስወገድ ላይ መሆን አለበት። ወያኔም ስንል ሁሉን የትግራይ ተወላጅ ከወያኔ አንድ አድርጎ መነሳቱም መደምደሙም ስህተት መሆኑን መገንዘብ አለብን። የሕዝብ ድጋፍን ያጣ በስልጣን ሊቀመጥም ሊቆይም የሚችል አይደለም። የሕዝብ ድጋፍ ደግሞ ከግርግር ድጋፍና ከመንጋ ሃይሃይታ የተለየ ነው። በመሆኑም የሽግግርን ሂደት በማስፈን የሕዝብን ዘላቂና ጽኑ ድጋፍ ማግኘቱ ላይ ቢተኮር ይጠቅማል ብለን እንመክራለን። ከገደሉ አፋፍ ላይ ነን። ወደ ኋላ ጎትቶ ሊያድነን የሚችለው የሕዝብ ክንድና የሕዝብ ድጋፍ ብቻ ነው። ኃይል የሕዝብ ነው እንዲሉ ወደ አምባገነንነት መጓዙ ለወያኔ ያመቻል፣ አይሳካም፣ ግን ሕዝብን ያርቃል። ጸረ ወያኔ ትግላችን ሳይደናቀፍ ይቀጥል። ሕዝባዊ መንግሥት ለኢትዮጵያ ሕዝብ
እየተንከረ ብለህ ተንከ ረገደ እንደ ማስዋበቶ ስንቱን አሳበረ ስንቱን አሳበረ እንክርዳድ እንክርድድ እየተንከረ ብለህ ተንከ ረገደ እንደ ማስዋበቶ ስንቱን አሳበረ ስንቱን አሳበረ ጉድና የእንክርዳድ ጠላ አይጣል አይጣል ይዋላመው የአህያ በሽታ አያግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከእንስሳ ብሶ ሳይጠሉት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለሆዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ሊባል ዘመን ጠባ በየውሃ አበባዬ የተስፋ መታዝኖ መስከረም ሲጠጋ ወትሮም ልማዱ ነው ባንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉድ የክህደት ዘመን አይገጥሞ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ዠማው ሰክሮ አየለው ጥንቢራው እስኪዞር ትፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ሎሌ ገዳይና ሙቱ አልቃሽና ዝማሪ ገንጣይና አንጃው ደብተራና ገልጡ በአንድ እያወረዱ ንሴብሖ ወረብ እስክስታ እየመቱ ሆታ አዋህዷቸው ቢተኮስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም የዘመኑ ቅንጉጥ ለታይታ ሆነና ለወግ ማዕረግ ስሱ ከርሳሙ ዘመናዊ ክራባት አሳሪ ሱፍ ገበርዲን ልብሱ ያንደበቱ መፍጃ ጥቅም የነፍሱ ቃል ክህደት እስትንፋሱ አይያዝም ያለን የእባብ ለማዳ በሰዎች ሲስከቶ ሲላላስ አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጽድቋንም መንግስት አንድም በውጥ ቦታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና ራርቶ በምለላ ረዶ መደመር በሚሰኝ አዚማም ቃል ታስሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተረግጦ ወንጀል አባዱራ እስኪዘራ ነፍሱን ሲደበቅ ከይታ ታምራት ጀቤሳ ዘርፈጁ ጁነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልስ ያጣሽ መርከብ አገር ስትላጋ በትርምስ መዓት ትግል መልስ ያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አስነስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙና ወያኔን አጽድቆ ህዝብን በቁም ክዶ የእጅ አዙር ንግድ ይዟል ከእናቶች መቀነስ ነዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊነቱ ደምቆ ሀቀጥኗል በለጋነት ዕድሜ በየአደባባዩ በግፈት የፈሰሰው ተጥሷል አደራው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ሕብር የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ በአንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንዛዜው ያብቃ ለአዲስ ስርዓት ትጋ ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ አልበዛም ወይ ግድ ማድረግ ኃላፊነትን ይፈልጋል
አድማጮቻችን በማስከተል በሐማ ቱማ የቀረበውን ጽሑፍ እናሰማለን። ምሁር ሲሉ ጥሬ ትግል ሲሉ ወሬ ወይም ከጅብ ጎፈሬ የአንበሳ መላጣ ከተነሳሁባቸው ዋና ዋና መሰረተ ሀሳቦች ጋር በአላጢ ስም በረሃ ቢሆን አቋርጠው ሊገናኙ ይችላሉ የምላቸውን ሁለት ሀቅ ሆነው ጨዋታ መሰል ታሪኮችን ላቅርብ። በመጀመሪያ ደረጃ በአንደኛ ደረጃ ትምህርት ቤት ሳለን ጂኦግራፊ ስንማር አንድ ተንኮለኛ ተማሪ የሚያስተምሩትን በሚገባ የማያውቁትን አስተማሪያችንን እጁን አውጥቶ የኔታ እርሶ ወንዝ ሁሌም ወደ ታች ነው የሚፈሰው ሲሉን፣ ይህ የተጠለፈው የአፍሪካ ካርታ ላይ ስናይ ግን አባይ ከኢትዮጵያ ተነስቶ ወደ ላይ ወደ ግብጽ ነው የሚፈሰው በሚል አፋጠጣቸው። አስተማሪያችንም ምንም ቢሆን ከእኛ የተሻሉ ብልጥ ነበሩና ሲመልሱለት ምን መሰለህ ወደ ላይ የሚፈስ እኮ በዘዴ አድርጎ በሸለቆ ነው ሲሉ ሁላችንም ገባን ገባን ብለን አባይን ባንጎላችን ወደ ላይ አፍሰን ተውናቸው። ሁለተኛው ደግሞ በቅርቡ የሆነው ነው። የዘመኑ የወያኔ የጎጥ እሽታ የተጠናወተው አንድ ፖለቲከኛ ነኝ ባይ ግለሰብ ከፎገራ የመጡን አንድ ካህን ሊያግባባ ፈልጎ አባ እኔም እኮ የተወለድኩት ከፎገራ ነው ሲላቸው ፎገራ የት ቦታ ልጄ ብለው ይጠይቁት ይህ የወሊሶ ጮሌ መተማ ብሎ መለሰላቸው ተብሏል። ሳያውቁ አወቅኩ ማለት ባልሆነም መንገድ ሊጓዙ ተነስቶ የምትሃት ዘዴና ሸለቆን ፍለጋ መግባት በጎጥ ፖለቲካ ዘቅጦ ገብቶ ሊያወናብዱ ሲሉ መጋለጥ። ከሁሉም በላይ ግን ውርደትን መልመድ መላመድ ተበራክቶ የፖለቲካውን መድረክ እሪያ የሚገላበጥበት ጭቃ ሊያስመስለው ትንሽ ቀርቶታል። ጎበዝ ተዋረን እኮ መጫወቻ ሆን እኮ ብሎ ጮክም ብሎ ሆነ በለሆሳት የሚናገረውን ደግሞ ቅጽል ከምሮ መቀጥቀጡ የሚቀናቸው በስተዋል። ይህም ተለመደና ወንዝን በዘዴ ወደ ላይ የሚያፈሱ በረከቱና እስከ ተ ተምሮ ዳግም በሃ ለመጀመር መገደድ ወይም መምረጡ አይቀሬ የሆነ እውነተኛ ቃላት ቆንጆ አይደሉም፣ ቆንጆ ቃላት ደግሞ ሀቅ አይደሉም የተባለውን ትምህርታዊነት ስተን ነጋ ጠባ መርገምን በጸጋነት እያቀፍን ትግልን በወሬ ደረጃ ገድበው ባቆሙ ተደናግረን ሀ ያላለው ድጓ ጾመ ድጓን የጨረሰ መጽሐፉን ሁሉ የቀራ እየመሰለን የዞረበትን ሊቅ ግራ የገባውን መንገድ መሪ ነው ብለን በማመን በተደጋጋሚ ከማጡ መስመጡ እጣችን ሆኗል። አይናውጣዎቹም ውሃ ወደ ላይ ይፈሳል። ወያኔ ከተመክሮው ተምሮ ወደ በጎ ተቀይሯል። በወያኔ ፓርላማ ተብዬ የቧልት አዳራሽ ዴሞክራሲ ትወለዳለች። የተዘጋችው የዴሞክራሲ በር በሰላማዊ ትግልና ምለላ ትከፈታለች። ከዚያም እውነት እውነት እላችኋለሁ በርገግ የሚለው በር የቃሊቲ እስር ቤት አይሆንም እያሉ ሳያፍሩ ሊነግሩንና ሊያሳስቡን ሲነሱ ጆሮ አንሰጥም አላልናቸው። ለገንዘብ ብሎ አምላክን አገለግላለሁ የሚል ሰው ብዙ ቢከፈለው ለሰይጣንም ያድራል ነውና የቅደም ሆዴ ፖለቲካ አባወራዎች ለትግል የተነሱትን እያደናቀፉና ክፍፍልን እያራገቡ በስልጣን ላለው ጭራቅ ሲሰግዱ ይህን ሆድና ፍርሃት የማምለክ ኃጢአታቸውን ባማሩ ቃላትና ሰላም ፈላጊነት አልፎም ስልጡንና ብልህነት በሚል ሸፍነው ይውገረገራሉ። ታዲያ ይህ ሁሉ ሕይወታቸውን የሰጡ ጀግኖች የጻፉትን ያስታውሰናል። አረመኔው የወያኔ ጥርቅም በግፍ ከገደላቸው የኢትዮጵያ ልጆች አንዱ የሆነው ጓድ ደረጀ ትንሽ ግጥም ለአፍ የምትጥም በሚል የሚከተለውን ጽፎ ነበር። ሆነ አልሆነ ብሎ ይጨነቃል ዓለም ከትግል የበለጠ ከቶ አንዳች የለም። መቻል ብሎ ነገር አንገት መድፋት ጣጣ ለእኛስ አይበችንም ትግላችን ቀን ይውጣ። መተኮስ እንጂ ነው መግደል ገዳይን አላስኖር አላስቀምጥ ያለ ሰው በላን። ዛሬ ደግሞ ሊገድል የሚመጣን ለማቀፍና ለመሳም አሊያም ስስ ብልትን ለመጠቆም ወይም ገልጦ ለመስጠት መተባበር ይገባል የሚሉ ፕሮፌሰሮች በበዙበት ወቅት ይህ ሰው በላን በተመለከተ ሊኖረን የሚገባውን አቋም ግልጽ ያደረገ ማሳሰቢያ ወቅታዊ ነው። ሰብዕናቸውን ሽጠው ፍርሃታቸውን የተከሉትን በተመለከተ ደግሞ የሕዝብ ጠላቶችን ሲዋጋ የተሰዋው ጅጋ ይብላኝ ለእናንተ በሚል በጻፈው ግጥሙ የሚከተለውን አስፍሮ ነበር። ይብላኝ ለእናንት ለነ ትፋት ላሹ ለፋሽስት መንጋ አጎንባሹ ለነ ተቀልባሹ ለመንታ ምላሱ ለርግድግድ ወራዳ አዳሪ ለከርሱ ይይዝ የሚጨብጠው የሆነውን ላጣ ሰው በላ ቅንዝንዝ አረመኔ መንግስት የህዝቦች ባላንጣ ወኔያችሁ ተሰልቦ እጅግ ዝቅ ብላችሁ እጅ ለምትልሱ ይብላን ለእናንተ የድል አድራጊነት እምነታችሁ ከስቶ ግለታችሁ በርዶ ወኔያችሁም ሸንቶ ክንዳችሁ ርዶ ቆራጥነታችሁ ድፍረት ግፍጫችሁ ከመቅጽበት ጠፍቶ ይብላን ህዝብ ለከዱ መተማመን ተስኗቸው ተሰቅጥጠው ለራዱ ይብላኝልኝ ለካሃዲ ተልከስክሰው ጭራቆችን ላመለኩ ዛሬ ህዝብና ሀገርን ክደው ወያኔ የተባለ ጭራቅን ለሚያመልኩ ለወያኔ ልንሰግድ እድል አጣን ወርቃማ የክህደት ወቅት አመለጠን ብለው ሙሾ ለሚያሰሙ ይብላኝ ለእናንተ መባሉ ቢያንስ ነው። ሌላ ገጣሚ ደግሞ ሳሙና የሚሆን ስንት እጽ ተቀምጦ ምን ነው ቅይጥ ተባይ በላነ መጥምጦ ያለውንም ማስታወስ ወቅታዊ ነው። እበት ትል እንዲወልድ ዘመኑ ጅል ወልዶ ወዳጅ ነው ተባለ ጠላት ከፊት ቆሞ የተባለውን ቢጠቀስ ቦታው ነው። የጸጋዬ ደብተራውማ ኪል ኪል ሲል የተስፋ ቃጭል ጭል ጭል ጭል የብርሃን ጸዳል ተግ ተግ የሰማዕታት አክሊል ወገግ ፍኖተ ገድል ፍኖተ ድል የሚለው ለእንፉቅቅ ሊቆች የሚጥም ሊሆን አይጠበቅም። ከሞት የከፋው መርሳት ነው የተባለውን ከተቀበልን ደግሞ ከሦስት ዓመት በፊት በግፍ የተገደሉትን ሁሉ ከመቅጽበት ረስተን ዛሬ ገዳዮቻቸውን በብልህነት አወድሰን መሰረቱ ለላላ ጣዖት ስገዱን ብንሰብክ ሀገርም ሕዝብም ታሪክም የሚታዘበን መሆኑ የሚያጠራጥር አይደለም። የዚህ ሰበካ ጳጳሱ ደግሞ ከአጼው ዘመን ጀምሮ ሚናው ትጥቅ ማስፈታት ከሆነ ለዚህ ለጠነዛ ቅስቀሳ ራሱን አዋቂ ፕሮፌሰር ወይም ዶክተር አለ አላለ አማኝ ጆሮ መስጠቱ ራሳችንን የሚያስገምተን መሆኑ አያጠራጥርም። ስድ የለመደ የዋልዮሽ ጉዞ የተጠናወተው ውርደትን ክብር ያለ ራሱንና ፍርሃቱን ማቸነፍ ያቃተው በላያ ተራራ ላይ ወይ ደጀን ላይ ሳይሆን በዋሽንግተን ተራራ ወጥቼ ሐቅን እፈልጋለሁ ባዩ ክህደትን ስልጡን ፖለቲካ ብልህነት ብሎ አቃፊው ለወያኔ መስገዱና መዋረዱን ወርቃማ ድል ባዩ ባጭሩ ራሱንና ሀገርን አዋራጁ አርአያ ሳይሆን ማፈሪያ መሆኑን ሁሉ ሊያውቅበት ይገባል። ይህን ሐቅ መረዳት ሲያቅታቸው እነሆ ብለን በግልጽ ቃልና መልእክት ልናስረዳቸው ስንነሳ ደግሞ ዘለፉን፣ ተተናኮሉን፣ በድንቁርናችን ጣልቃ ገቡ ወዘተ እያሉ መልሰው እኛኑ ማውገዙን መርጠዋል። ሀገርና ሕዝብ ተደፍረው ሳለ የሕዝብና የሀገርን ጥቅም አሳልፈው እየሰጡ ተዉ ስንላቸው ተደፈርንን ይጮውብናል። አዙሪቱ ለእርምት ሳይሆን ለባሰ ዝቅጠትና ውሽንብር በሩን ከፍቶ የዚህ መድረክ አለቃ ወያኔ የሚወራጭበትና የሚፎክርበት ሰፊ ዕድል አግኝቷል። የችግሮችን መንስኤዎች ይዘትና አንደምታ ስናጤን በግድ የምርመራውን መብራት በራሳችን ላይ ማነጣጠሩ አስፈላጊ መሆኑ የሚካድ ሊሆን አይችልም። ከሀገር ወዳድነት ጀምሮ አንዳንዶችማ ሀገር ከሚለው ተነስቶ እስከ የትግል ትርጉምና ይዘት ድረስ እያንዳንዱ እርምጃ በእንቁላል ላይ ሩጫ እንዳይሆን ግልጽነትና ከስህተት መራቅ አስፈላጊ ይሆናል። የወያኔ አገዛዝ አረመኔነት እሰጥ አገባን ጠያቂ አይደለምና ለዚህ አረመኔ ራሳችንን ደግመን ደጋግመን ሰለባ ካደረግን ራሳችን ተጠያቂ መሆናችንን ልንክድ አንችልም። ከ1983 ዓመተ ምህረት በፊት ስለ ወያኔ ጸረ ሕዝብነት ብዙ ሲቀሰቀስ አልሰማ ያሉ ጆሮዎች ጥቂቶች አልነበሩም። ሰው በላዎቹን ልጆች ያሉትን አደናጋሪዎችንም አክብረው ያዳመጡና አልፎም መሪዎቻችን ሊሉ የተነሱም ብዙ ነበሩ። በግርግር ወያኔ ስልጣንም ሀገርም ሰረቀ ብንል ማጋነን አይሆንም። በ1997 ዓመተ ምህረት ከምርጫው በኋላ የተከተለው ፍጅት የወያኔ ወንጀል መሆኑን የሚክዱ ያው ለደርጉ ቀይ ሽብር ወንጀል ሟቾቹን በኃላፊነት የሚከሱ ንስሐ የከበዳቸው ነፍሰ ገዳዮች ወይም የፋሽስት አማካሪዎች ብቻ ናቸው። ነገር ግን የህዝብ ድል ሲነጠቅ የነጣቂው ወንጀል እንዳለ ሆኖ የተለባዎቹም ማለትም የእኛም ኃላፊነት ደግሞ ተድበስብሶ ካለፈ ስህተትን ለማረም የሚያግድ ይሆናል። በተለይም በአሁኑ ጊዜ በኬንያና በዚምባብዌ የተከሰተውን ስናይና የሁለቱን ሀገር ተቃዋሚዎች የምዕራባውያንንም ሚና አቋምና ትግል ስንታዘብ በእኛ በኩል የነበረውን ድክመት እንረዳለን። ወያኔ ከስህተቱ ተምሯል የሚሉ ክፍሎች ያኔም ተጠራቅመው የህዝቡን ትግል ያልፈሰፈሱና ለአደጋ ያጋለጡ ናቸው። አንዳንዶቹ ደግሞ ወገኛ በባዳ ምድር ልውን ይላል ሰርገኛ እንደተባለው ማንነታቸው የማይታወቅ ይመስል የትጥቅ ትግል ድንገተኛ አባወራንን ብለው መጮህ መጀመራቸው ሌላ የነገን ሁኔታ ሊያደፈርስ የቃጣ መሆኑ የሚታወቅ ነው። ትግላችን ለድል ደርሶ የተደናቀፈው በጠላት ኃይለኛነትና ብልህነት ሳይሆን መሪዎች ብለን በሰየምናቸው ወይም አመኔታ በሰጠናቸው በተፈጸሙ በርካታ ስህተቶች የተነሳ መሆኑ ዛሬ ግልጽ ነው። ለዚህም ተጠያቂ ራሳችንን ለምን ሲባል አንድም የሀገር ወዳድነትን ትርጉም ዝቅ አድርገን በማቅረብ ሲሆን፣ በሌላ በኩል ደግሞ ማን ሀገር ወዳድ ማን የህዝብ መሪ ለሚለው መልሳችን ራሱን አውቆ ፍርሃቱን ማሸነፍ ያልቻለውንም ጀግና የሚያደርግና ለሆዱና ይህንን ጥልቅ ጉድጓድ ይሞሉልኛል ለሚላቸው ባዕዳን ያደረውን መሪያችን በማለታችን ነው። በተወሰነ ደረጃ ሀገርን ሲወዱ ልክ ልጅን ሲወዱ ከነምኑ በተባለው አይነት ሊሆን ቢችልም በሀገራችን ያሉ ጎጂ ባህሎችና መጥፎ ልምዶችን አቅፈን ልናስተናግድ መጠበቅ የለበትም። በ1973 ዓመተ ምህረት በሀገራችን ረሃብ ሲገባና ለተራበው እርዳታ ለማሰባሰብ ጥረት ሲደረግ ረሃብ መከሰቱ የስርዓቱ ውድቀትና ድክመት መሆኑ ቀርቶ የህዝባችን ጥፋት ይመስል ያፈሩና የተደበቁ ወይም ረሃቡ የለም ያሉ ነበሩ። በሀገራችን ጎጂ ባህሎች አሉ። ሀገራችንን የምንወዳት እነዚህን ልናስወግድ ስንነሳ እንጂ የኛ ብለን ስንይዛቸው ወይም ስንደብቅ አይደለም። በርካታ ኢትዮጵያውያን ወራሪ ጠላቶችን በጀግንነት ቢዋጉም በዚያው ልክ ባንዳውና ከሃዲው መርመስመሱና ለወራሪ ቪቫ ያሉ እንደነበሩ ማወቅና ማመንም ጸጋ ነው። በዘመነ ደርግ ብዙ ሚሊዮን ህዝብ ተርቦ አልቋል። በወያኔ ደግሞ ብዙ ሚሊዮን ዛሬም ለረሃብ ተዳርጓል። ይህ የሀገራችን እውነታ ነው። ተጠያቂው ህዝብና ሀገር ሳይሆኑ አገዛዙ ነው። በቀይ ሽብር ጊዜ ታጋይ ክፍሉን ያጋለጡ ወይም እርዳታ ያልሰጡ ብዙ ናቸው። ሀፍረታችን ነው። ስለዚህ የወያኔን ገበናና ግፍ መደበቅ ሳይሆን ማጋለጡ ይገባል። በሀገራችን ብዙ ግፍ ተፈጽሟል። አረመኔነት ተከስቷል። ይህ የወንጀለኞቹ ማፈሪያ እንጂ የሀገርና የህዝብ ሀፍረት አይደለም። ስለዚህም ሀገርን በመውደድ ሽፋን ወይ ማጠየቂያ ጎጂ ባህሎችን፣ የግፍ ድርጊቶችን፣ የአገዛዞችን ብልግናና ድክመታችንን መሸፋፈኑ ትክክል አይደለም። በዚሁ ልክ ደግሞ የታሪካችን ቆሻሻ ገጽታ ወይም መርገም የሆነውን እንዳልነበር ቆጥረን መማር የሚገባንን ትምህርት መቅሰሙ ተስኖን ዳግም በስህተት ብንዘፈቅ ጥፋቱ የራሳችን ነው። አፄ ኃይለ ሥላሴ በአርበኛና ባንዳ መካከል ያለውን ትልቅ ልዩነት በጉልበት ሰርዘው በተለይም የባንዳን መንጋ ሲሾሙ ሲሸልሙ ነበላይ ዘለቀን ሰቅለውና ሌሎችን አግልለው ያጸደቁት መርህ መዘዙ ቀጥሎ የሞተልሽ ሳይሆን የገደለሽ በላ የሀገራችን የማያባራ ምጸት ሆኖብን እስከ ዛሬ ዘልቋል። ሀገሪቷን የጎዳና የከዳው ዋጋውን ማግኘት ሲገባው ማለትም መቀጣት በተገላቢጦሽ ቦታ እየተሰጠው ለሀገር ሕይወቱን ሰጥቶ መከራ ያየው ደግሞ እየተቸለቸለና እየተሰደበ ቆይቷል። የብልህ ምሳሌ የሆኑት ለአፄውም ለደርግም ያገለገሉትና ሁለቱንም አገዛዞች የመከሩት ሎሌ ሆነው የረዱት ሆነው ታጋዮቹ ግን መረገማቸው የታየ ነው። ጀግናና አርበኛ ትርጉሙ ጠፍቷል። ለነገሩ ወደ አሜሪካም አይናችን ከሄደ የሰው ሀገር ሰው በአውሮፕላን ደብድቦ አውሮፕላኑ ሲመታ ወርዶ የተያዘና የታሰረ ግለሰብ ጀግና ተብሎ ሲደነቅና ለፕሬዝደንትነትም ሲታጭ እያየን ነው። የአፍሪካ ቅኝ ገዢዎች የየሀገራቸው ታላቅ መሪዎች ተብለው ተደናቂ ናቸው። ያን በዚያ ለነሱ እንተወውና በሀገራችን ምንቸቶች ጋን መሆናቸው ከጸደቀበት ጊዜ ጀምሮ ይችን ያልታደለች ሀገር ያደሟት እየተወደሱ የሞቱላት እየተወገዙና እየተከሰሱ እስከ ዛሬ ደርሰናል። በወያኔ የተተካው ፋሽስታዊ አገዛዝ ደግሞ ሐቀኝነትን ቀብሮ ፍርሃትን አንግሶ ለምን ያሉትን ገድሎ ሕዝብ ይቅደም ያሉትን ጨፍጭፎ ለዓላማ መቆምን ሀገሬ ማለትን ከሞት አቆራኝቶ ማቀርቀብ፣ መጎንበስ፣ መሰንበት፣ መበርከት ፖለቲካና ኮረንቲ በሩቁ አስፍኖ ለመቆየቱ ገበያው ሳይደራ እናቱን የሚያስማማው የወያኔ መንጋ አልጋ ባልጋ ሁኔታ አግኝቶ እነሆ በላያችን ላይ ህድሞውን ሰራብን። ያን ሁሉ ውድ ሕይወት የቀጠፈውን አረመኔ መንጋ መንጌ እያሉ በግልባጩ የተጨፈጨፈውን ወገን ደግሞ በነጭ ሽብር ካልተከሰሰ ብለው ነጋ ጠባ ኡኡ የሚሉና ዛሬ ደግሞ ለወያኔ ስላደሩ በወያኔ ተይዘው ደብዛቸው የጠፋውን የካዱና እናውቅም ያሉ የህዝብ መሪ ተብለው ሲደነቁ አልሰማንምን? ይህ የተበላሸ ሁኔታ ይበልጥ እየጨቀየ ሄዶ ህዝብም መሪ ማን የሚለውን በጥንቃቄ መገንዘብና መምረጥ አቅቶት በራሱ ላይ ሸክሞቹን ማስቀመጥ እየገድ ሆነበት። ሞኝ ሰው ወንድ ልጁን ተሸክሞ ሴት ልጁን በጭቃ ሲጎትት የታዘቡ አዛውንት ነብርን በጫንቃ ወርቅን በጭቃ ያሉትን ያስታውሰናል። በመሰረቱ መሪ ሊሆን የሚገባው በአርአያነት በጀግንነት ያንን ቦታ ህዝብ በውዴታ የሚሰጠው ነው። ራሱን ኮፍሶና አዋቂ ብሎ መሪ ይበሉኝ ያለውን ወደ ሌላ ቦታ መወርወሩ ተገቢ ነው። መሪ ስንል መሪ ሲሉ ብለን ከተነሳን ሰሪ ተለየ የተባለበት ዘመን ያን ጎራዴ መዘው ታንክን የተጋፈቱ ጀግኖች የሰፈኑበትን ጊዜ እንኳን ብንተው በቅርባችን ሞት ለፋሽስት ብለው የትግሉ ነው ህይወቴ ብለው የተሰዉትን መጥቀስ እንችላለን። ከሁሉም በፊት ሞት አይፈር የሆነው በመስዋዕትነት አርአያ የሆኑት ዛሬ በአርአያነትና በመስዋዕትነት በጀግንነትና መከራቻይነት መሪ የሚሆኑ ሳይሆኑ ዶክተር ነን መሪ አርጉን፣ ክቡር በሉን፣ ሀብታምም ነን በነገራችን ላይ ወዘተ የሚሉ እና ገና ባሩድ ሳይሸተው ሞት ሳይመጣበት ወዳጅ እስረኛ በሚል ፈሪድ ተቀማጥሎ እያለ ወኔው ያውም ከነበረ የከዳውን አስመሳይ ኳቢል ሸዋ ክንብሉን መሪ ብሎ ማሞገሱ ሰፍኗል። ይባስ ብሎ ገና ያልተፈተነውን ጽኑ ስለ ትግል ያለው ግንዛቤ ገለባውን አዋቂ ታሪኩ የሽሽት የክህደት የበታኝና እንጃነት የሆነውን የህዝብ መሪ ብሎ ማቀፉ ድፍንቅሉን ምሁር ስለ ትግል የሚያወራውን ታጋይ አድርጎ በላይ ላይ ማስቀመጡም ቀጥሏል። በመሆኑም ዴሞክራሲያዊ ነን እያሉ ጫማ የሚያስሙ ከፖለቲካ ችሎታና እውቀት ጋር የማይገናኘውን ቅጽላቸውን ለጥፈው ስገዱልን የሚሉ በሐመርና ሊሞዚን መኪና ካልሄድን ተናቅን የሚሉ ግብዞችን መሪ በሚል ሆሆ ብሎ ማጨብጨቡ ንቃት ተብሏል። ይህ ስህተት ነው ብንል ምን አጠፋን? በተለይ ለስልጣን በቅተው እስኪለጉሙን ድረስ። ከዚህ ተያይዞ ወይም የዚህ መሰረት ሆኖ የመጣው ግን አፋፋሪ ምርጥነት ወይም አንዳንዶች የሚሉት ልሂቅነት ነው። የኢትዮጵያ ሰፊ ሕዝብ የራሱ የሆነ እውቀትና ብልህነት ያለው መሆኑ ተክዶ በሕዝብ ላብ ተማርን ያሉ በዚሁ ያገኙትን ወረቀት በማውለብለብ በሕዝብ ላይ የበላይነትና የንቀት አቋምን ሲያንጸባርቁም ማየት ተገደናል። የተማረ ያልተማረ፣ ዲግሪ ያለው የሌለው የሚለው መመዘኛ ጀግና ወይስ ፈሪ፣ ህዝባዊ ወይስ ግለኛ፣ መርህ ያለው ወይስ አድርባይ፣ ሀገር ወዳድ ወይስ ሆድ አምላኩ፣ ባንዳ ወይስ አርበኛ የሚለውን ሊተካ ሲፍጨረጨር እያየንም ነው። ዛሬ ጀግና መሪ በማለት ፈንታ ዶክተር ወይም ኢንጂነር ወይም ፕሮፌሰር ማለቱ ቀድሟል። ዶክተር ሐኪም ነው፣ ኢንጂነር ህንጻ መንገድ ገንቢ ነው፣ የከብት ሐኪም የከብት ሐኪም ነው ወዘተ። ታዲያ ይህን ከፖለቲካ ዕውቀት ወይም ከፖለቲካ ንቃትና ቆራጥነት ከሀገር ወዳድነት ጋር ምን አገናኘው? አቶስ ወይዘሪት ወይዘሮስ ምን አጠፋ? ምሁር የሀገር ቅርስ ነው ለሀገርና ለሕዝብ ከቆመ። ምሁር የሀገር ዕዳና መከራ ነው የጨቋኝ አገዛዝ መሳሪያ ከሆነ። በናዚዋ ጀርመን ዶክተር ጎብልስ የሂትለር ቀኝ እጅ ነበር። የመንግስቱ ኃይለማርያም ቀኝ እጅ ምሁሮችስ ተረሱ? ዛሬስ ከወያኔ ጋር የተሰለፉ ህዝባዊ ምሁር ጸረ ህዝብ ወይም ሆዳም ምሁር የምንለው ለዚህ ነው። የህዝብና የድርጅት መሪዎች የሚከበሩት በህዝብ ላይ ተንፈራጭተውና ተኩራርተው ምሁር ልሂቅ ነን ብለው ስለተገበዙ መሆን የለበትም። ክቡር ገሌ በሉኝ ስላሉም ሊሆን አይችልም። መሪዎች የሚከበሩት በረሃብ ህዝብ ሲያልቅ እነሱን ተከትለው የተሰዉ ጀግኖች ቤተሰቦች ረጃቸው መከራ እያዩ ባለበት ብዙ ሺህ ዶላር ወይም ብር ተከፍሎ በአንድ ልቅ መኪናዎች መጓዛቸውና በውድ ሆቴሎች በመቀመጣቸው አይደለም። የመሪዎች መለያ ህዝባዊነት፣ ትሑትነት፣ ሞት አይፈሪነትና በተጨባጭ ትግል አርአያነት መሆን ነው። ያልቆሸሸ ታሪክም ያስፈልጋል። የፋሽስት ቡድን አማካሪ፣ የባዕድ ቅጥረኛ፣ እጁ በንጹሐን ደም የተጨማለቀ በክህደት ተራና አንጃነት ድርጊት የተሰማራ የህዝብ ትግል መሪ ሊሆን ልትሆን አትችልም፣ አይችልም። ዛሬ በአንዳንድ ድርጅቶችና በነፃ አውጪ ነን ባይ ቡድኖች ተሰግስገው ያሉ ወንጀለኞች ቢያንስ ግንባር ቀደም ሚና እንዲጫወቱ ቦታ ሊሰጣቸው አይገባም። ለንስሐና ለይቅርታ ያለው ቦታ እንዳለ ሆኖ በደፈናው የትናንት ወንጀለኛ ተመሳስሎ የዛሬ አርበኛ የሚሆንበት መንገድ መዘጋት አለበት። ህዝብም ለክብሩና ታሪኩ ብቁ የሆኑና የማያሳፍሩ መሪዎች መያዝ ሲገባው በራሱ ላይ በተቃዋሚ ሽፋን ሊነክሱበት የሚከጅሉትን መቀበል አይገባውም። የህዝብ መሪዎች ደግሞ ህዝብ የሚጠላውን መስለው የሚገኙ ሳይሆኑ ቀናና ዴሞክራሲያዊ ገጽታን የሚያሳዩ መሆን አለባቸው። በቅርቡ ከቃሊቲ ምህረት ጠይቀውና ተለቀቅን ብለው የሞተላቸውን ህዝብ ሳያመሰግኑ ወደ ባዕድ ሀገር ቀልጥፈው የተጓዙት ግለሰቦች በባዕድ አውሮፕላን ጣቢያ ስዩመ መለኮት ነኝ ይሉ እንደነበሩት አጤ ጫማ ሲያስሙ በሊሞዚንና ሐመር ውድ መኪናዎች እንደ ሆሊውድ ተዋንያን ሀብታሞች ሲጓዙና ከሚሊዮኑ ህዝባችን በተለየና በመጠቀ ገባ ሲንሳፈፉ ያየ ግለሰብ እነሱና ህዝብ ለየቅል መሆናቸውን መረዳት የሚችልበት ሁኔታ ነበር። ጉድ በማለታቸው ከተወገዙት አንዱ በሆንም ሳይውል ሳያድር ክብርት ወይዘሮ ነጻነት Lady Liberty ተብላ የነበረችውም ወደ መጣችበት ተመልሳ ወያኔያዊ ሰልፏን አሳምራ ላሞገሷት ሳይቀር ማፈሪያ ሆናለች። ግለሰቧንም ሆነ መሰሎቿን የማይተቹና የማይነኩ ናቸው ብለው አፋችንን ሊለጉሙ የተነሱ የነበሩ ቢሆንም የህዝብ መሪነን ብለው እስከተሰየሙ ድረስ ማናቸውም ቢሆኑ ከህዝብ ትችት በላይ አለመሆናቸውን ማስረዳታችን አልቀረም። ፖለቲካ ስልጣንና የፖለቲካ መሪዎችን ከሰማይ ሰቅሎና ምርት ይዘት ሰጥቶ ሰፊውን ህዝብ አሸማቆና ዝም አሰኝቶ መግዛትን ወይም ለመግዛት መከጀልን አሻፈረን አንቀበልም ብለን ከሸፈትንና ለዓመታት ከታገልን በኋላ ዛሬ በመሄጃው ጨርቆስ እንዲሉ ያው በትግ ያልተፈተኑ የጣዖት ምስላቸውን ቀርጸን ልንጎነበት መጠበቁ ድፍረት ነው እንላለን። ስለዚህም መሪ ሲሉ መሪ ስንል ብለን በግልጽ መተቸት መብታችን ብቻ ሳይሆን ግዴታችንም ነው። ይህን ያልተረዱ ወይም ተጋለጥን ብለው በቁጣ ሊወርዱብን የተነሱት ወይም ይናደፋሉ እያሉ ወይም ጣልቃ ገቡ እያሉ በመለፈፍ ጸጥ ሊያሰኙን ቢችሉ ኖሮ ደግሞ ከቶም እስከዛሬ ጸንተን ባልታገል ነበር። ከባለ ጎፈሬ ጅብ መላጣ አንበሳ ይሻላል። ሀገርን በግማሽ ማዳን አይቻልም። በፖለቲካ ግማሽ ጎፈሬ ግማሽ መላጣ ቄንጥ ሳይሆን ጎጂ አድርባይነት ነው። ለዚህም ነው በሀገር ጉዳይ ላይ የጅብ ጎፈሬን ትቶ በአንበሳ ድፍረት በሙሉ ልብ ለመታገል መነሳት የሚያስፈልገው። ያ ሁሉ ንጹህ ደም ፈሶና ስንቱ ሺህ በማጎሪያዎች ዛሬም ስቃውን እየተቀበለ ባለበት አረመኔዎቹ ተሻሽለዋል ብሎ መስበክና በህዝብ ቁስል ላይ ማላገጥ መቼም ወንጀል ቢባል ሲያንስ ነው። ወያኔን መፋለም ሲገባ እንቀፈው ብሎ መጃጃሉ ሀገርን ያስጠቃል። በእርግጥም ይህ መጃጃል ከሞላ ከርስ የመጣ ሊሆን ይችላል። ውሻ በበላበት ሲጮህ ስንሰማ የመጀመሪያችን አይደለምና የቀዳዳ ፍራንክ ዋጋ ዜሮ ከሆነ ጊዜ ያለፈ ነውና በተለምዶ አነጋገር የመንደር አውደልዳይ የሚባለውን ሁሉ በጀግኖች መንደር መፈረጁ የሚጠቅም አይሆንም። ከዚህ አልፎ ደግሞ ሀገርና ሕዝብን የበደለውን ሁሉ ለቅንጣትም ታህል አጥፍተን ነበርን ሳያሰማ ከሕዝብ ጎራ መደባለቅ ብቻ ሳይሆን በመሪነትና ነጻ አውጪነት ለመመደብ መነሳቱ ራስን ማዋረድ ሀገርንም መሳቂያ ማድረግ ይሆናል። በሰማዕት ደም፣ በታሰሩትና በተጋዙት መከራ፣ ነብዛቸው በጠፋው ሰቆቃ መቀለድ ይሆናል። ሕዝብ የራሱን ንጹሕና ሀገር ወዳድ መሪዎች ይዞ ቆርጦ መታገል ይገባዋል እንጂ እምባጮችን በዱላነት ሊገለገል መነሳት የለበትም። የታሪክ ሂደት ጭንቅ ወደ ሞላበት ወቅት ሲደርስ የብዙዎች ወኔ ማጠጡና ከሂደት መበራከቱ ያለና የሚኖርም ነው። የህዝብ ጎራ ባስመሳይ ታጋዮች፣ በምርጥና አዋቂ ነን ባዮች፣ ጠላት ወዳጅ ሆናል በሚሉ አደናጋሪዎች ሲሞላ የተጠንቀቀን እምቢልታ መንፋቱ የግድ ነው። ዛሬ በአንድ ሀገር በኢትዮጵያ ሁለት ዓለም አለ። የወያኔና የጭፍሮቹ የቅምጥሎቹና የደላቸው ኑሮ በአንድ በኩል በሌላ በኩል ደግሞ የሚተኛበትን አቧራ መስሎ ተርቦና ተጎሳቅሎ የሚኖረው ሚሊዮኑ አለ። ሁለቱም ዓለም ጎን ለጎን ሊሄድ የሚችል አይደለም። ጨዋ ሕዝብ፣ ስነ ስርዓት አክባሪ ሕዝብ ተብሎ በበሉና በጠገቡ የሚደለለው እና ከትግል እንዲርቅ የሚደረገው ሕዝብ ያለው ትዕግስት ማለቂያ የሌለው አይደለም። የተራበ ሕዝብ በጠገበ ጨቋኝ ላይ መነሳቱ የሚጠበቅና ፍትሃዊ ሐቅ ነው። ይህ ቀን ነገ ሳይሆን ዛሬ ይሆን ዘንድ ሳይታክቱ መታገልና መጣር ያለባቸው ተቃዋሚ ድርጅቶች ናቸው እንጂ በተገላቢጦሹ በአብዮቱ ወይም ህዝባዊ አመጽ እሳት ላይ እሳት አደጋ መከላከያ ሊሆኑ አይገባም። የተራበውና የተበደለው በጠገቡትና ህሊናቸው ላይ ተኝተው በህዝብ በሚቀልዱት ላይ መነሳት አለበት። ጨዋ ህዝብ ውርደትንና ጭቆናን ከምቀበልና ከምችል ታግዬ ልሙት ልሰዋ የሚለው ነው። ጨዋ ኢትዮጵያዊ በጨቋኙና ሀገሩን ባዋረደው ኃይል ላይ አምጾ የሚነሳውና የባንዳን መንጋ ሁሉ የሚፈረካክስ ብቻ ነው።
አይደለም አየሩ አይደለም ተራራው ይርም የሚያበላው አገር ማለት ሰው ዞዱ ያደረ ወዳጁን እየረሳ ነፃነት ምኑ ነው ሲነገር ሲወሳ ዞዱ ያደረ ወዳጁን እየረሳ ነፃነት ምኑ ነው ሲነገር ሲወሳ ወገኔ ፈጽማኝ አገሬ አንድነት ይበጀናል ዛሬ ወገኔ ፈጽማኝ አገሬ አንድነት ይበጀናል ዛሬ